Hello? Hello?
Hey.
አቤት አቤት፣
ወሩ ወይ ነህ?
አለ እግዚአብሔር ይመስገን።
እሺ ሀና ነኝ። ቱቱ አልታዘዝንም ብለውህ ነው?
አሁን ታዛለሁ። ስልክ ያልተደወልላችሁም ነበር።
እሺ ታዘዘው አሁን አዎ፣ እየተሰራ ነው። ታዛለሁ።
አንድ ደቂቃ እንደሚፈጅ ጠይቃቸው።
እ
እንደሚፈጅ ጠይቃቸው። አቅርብልኝ።
ማንገድ አልችልም እያለች ነው አና
እሺ እሺ ይኸውልህ ከ- ካልደረሰ
እ
ካልደረሰ አሳውቅ። እሺ አሳውቅ።
cancel አይደለም እሷ ከቢሮ check እኔ check ማድረግ ይችላል። hello
ወይ ወይ ብሩክ
ምን አልሽ?
አሳውቀኝ ብለህ እሺ እሺ